Hello ጤና ይስጥልኝ።
ሄሎ
አቤት
ሄሎ አቤት፣ ሰላም ጤና ይስጥልኝ።
እንትን Donkey Tube ለመመዝገብ ፈልጌ ነበረ።
እሺ ምን ላይ ነው መመዝገብ የፈለጉት?
እንትን እ ኮሜዲያን እሸቱ የሚጠይቅበት
እሺ እኮ ምን ምን ላይ
እንትን ማለት?
ፈልጌ ነበር።
የትኛው ላይ ማለት ብዙ ፕሮግራሞች ስለሆነ ያሉት ምን ላይ ነው እርስዎ መሳተፍ የፈለጉት?
እንትን መ- ምንድን ነበረ ስሙ? ይሄ መ- ስሙ ጠፍቶብኝ
እሺ ምን ት- ታሪክ ላይ ነው?
wow yes
እርስዎ ታሪክ አለዎት? ለሰው ያስተምራል ብለው የሚያስቡት ታሪክ አለዎት?
እንትን ታሪክ ታሪክ አለኝ የራሴ ህይወት ታሪክ አለኝ።
እሺ የአንድ ሰው ህይወት የሚለው ፕሮግራማችን ላይ ማለት ነው መሳተፍ የፈለጉት?
አዎ እሺ ልመዝግቦትና ወረፋዎች ሲደርስ እንደውልሎታለን።
እሺ
እሺ ማን ልበል ስሞትን?
ስሜ ስንታየሁ እጅጉ ወርቅነህ እባላለሁ።
እሺ ስንታየሁ ማን አሉኝ?
እጅጉ
እሺ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ እሺ
ሀያ አንድ ሀያ አንድ ሰባ ዘጠኝ ሰባ ዘጠኝ
ድጋሚ
እሺ ድጋሚ ሰባ ዘጠኝ ዘጠና ሁለት
እሺ የት አካባቢ ነው አድራሻዎት?
እኔ ሰፈሬ ጎሮ ይባላል።
እሺ እሺ እናመሰግናለን እንደውልሎታለን።
እሺ እሺ Thank you.
መልካም ጊዜ ይሁንልዎት። እሺ እሺ